ወይኔ ደርባ
hello ወይ ደርባባው አቤት እንዴት ነህ?
እንዴት ነሽ?
ከ BeU ነበር ምደውልልክ እና ቻኑ ሊገቡ እየሰሩልክ ነው እንዴ?
ምንም አልሰሩትም። ሰዓት አልቋል። customer በ- ጾመኛ ነን እያሉ እንትን እያሉ እንድታስወጡልኝ ነው የምፈልገው። አርባ እሺ፣ ደቂቃው ምግብ ቤት አለቀ።
ከሆንክ- እሺ ምግብ ቤት ከሆንክ አገናኘኝ።
ብታገናኙም ገና order እንትን ብዬ ነው የማሰራው።
እኮ እኔ cancel- እ፣ ከ customer ነው ጋር cancel ማለት ነው።
ላደርግልክ ነው ገብቶኛል።
እሺ፣ ግዴታ እሺ።
ማውራት ስላለብኝ ነው።
እሺ።
hello hello፣ ናቴ አቤት በ order ነበር ዜሮ ስምንት ሀያ ስድስት order ታዛዙን ነበረ አዎ አልተሰራ ትኬት ካልሰራ አልገባልም።
text አልገባም።
በቃ እሺ cancel ሊሆን እሺ ናቴ thank you እሺ።
እሺ